ናቸው ሰዎች በኢትዮጵያ በኩል የሚደርገው
ሄሎ ሄሎ አቤት የሰንሻይን ቃለ መጫረት ፈልጌ ነበረ እሺ እባክህ እስኪል ነው ቀል ላነሳው ስልክ ነው የተዘጋው
ኦኬ ለካ ስልኬ ታውቂዋለሽ ወይኔ ወይኔ አውራ አይደለም በድምፅ ነው ያወቅኩት እ በድምፅ የምርሽ ነው ቢኒን ኮረፈ ለምንድን ነው የእኔን የማታነሳልኝ እኮ የእሱን ላነሳ ስል ተዘጋ በስልኬ ደግሞ እንትን እስካፈረገና እንጀል መልሼ ልደውልለት ነበር እኮ በስልክ
እሺ አሁን ምንድን ነው ሄሎ ቲጂ ሰላም
ሌላ አለ ስልክ እየተደወለ ነው
አይ አሁን ላይ የለም የላኩልን ቴሌግራም ላይ የላኩልን የታችኋላ
አዎ ሁለት ነው አዎ ሌላ የለም የለም ከዛ በኋላ የለም አሁን ሲደወል
እሺ ደውይላቸው ተዛላችሁ ምን አልከኝ